hello hello
አቤት ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን። YouTube ነው። ምን ልርዳዎት?
ትንሽ ማለት አስቸኳይ እርዳታ ፈልጌ ነበረ ከተቻለ እናቴ አደጋ ላይ ስለሆነችብኝ።
እሺ፣ ከይቅርታ ጋር አሁን እኛ የበጎ አድራጎት ጉዳዮችን ምዝገባ አቁመናል። እጃችን ላይ ከአንድ ሺ አምስት መቶ በላይ የተመዘገቡ ስላሉ አሁን ለጊዜው አዲስ case መመዝገብ አቁመናል። ስንጀምር እናሳውቃለን። ያኔ መመዝገብ ይችላሉ። እሺ፣ አመሰግናለሁ። እሺ።
እሺ።